የጤና ስለ ቤተሰቦች እስራኤል ነኝ። የምረዳው ትኬት ቆርጬ ነበር እና ልታይልኝ ፈልጌ ነበር።
እስከ አስር ኮድ ንገረኝ እንዴ።
እሺ አስራ ሶስት እሺ ሀምሳ አምስት እሺ ዜሮ ሶስት እሺ ሀያ አንድ
ይሄ አንድ postponed የሆነ ጨዋታ አለው እና ሀያ አራት ሰዓት መጠበቅ አለበት።
ጨዋታው ይጀመራል።
አይ ከተካሄደ ከሀያ አራት ሰዓት እስኪሞላው ድረስ ከተካሄደ እንደ ውጤቱ ይያዛል።
አዎ አን- አንተ bet ያረከው እ፣ የመጀመሪያው ባለሜዳ ያሸንፋል ብለህ አይደለ?
አዎ። እና ማታ መስሎኝ ነበር ጨዋታው።
አዎ እኮ በሀያ አራት ሰዓት ውስጥ ድጋሚ ከተካሄደ ጨዋታው እና ባለሜዳው ካሸነፈ እ፣ ታሸንፋለህ ማለት ነው። ካላሸነፈ አዎ።
loss ይሆናል። ግን ሀያ አራት ሰዓት እስኪ- ከ- እስኪሞላው ድረስ ካልተካሄደ ግን void ይሆናል። ሌላ win ስለሆነ የ win ኡ ይገባልሃል ማለት ነው። የዛ ብቻ ተቀነስ።
እም፣ ሌላ check ማድረግ ትኬት አለ?
ሌላ የለም።
እሺ፣ አመሰግናለሁ።
ስለደወልክ እናመሰግናለን። መልካም ቀን።